የኦሪት ትእዛዝ ልክ እንደ መሪ ቃል እንዴት ሰው ከቂም ጋር በፍቅር ይወድቃል? እንደ ኦሪት ትእዛዝ ልክ እንደ ብሉይ ቃል እንዴት ሰው ከቂም ጋር በፍቅር ይወድቃል? አካል ገላገላዬ የልቤ ሰው ትዝታዬ ሆዳስ ባሰኝ ናፍቆቴ እንታረቅ በሞቴ አካል ገላገላዬ የልቤ ሰው ትዝታዬ ሆዳስ ባሰኝ ናፍቆቴ እንታረቅ በሞቴ እንዲህ ሲቀጣ ልቤ በጸጸት አያባራማ የኩርፊያ ክረምት የማትመጣልኝ ዞረ በበሩ እንዲህ ሩቅ ነው የኩርፊያ ገሩ አስታራቂ ጠፍቶ አንደኛ ላይ በይ ቀረም በአዋጅ ወተን በየአደባባይ ምነዋ ከፍቶኝ ሳድር ብትለኝ ይቅር ለእግዜር ሁሉን ቻይ ጠፍቶ እንጂ ጥርስ ነክሶ ከንፈር የሚያደርሰን እዚህ ነገር ውስጥ አልነበር ምነዋ ልብህ በተራ ቢቀለል ከርኩ ከዚረ በፍቅር ዓለም ሰው አብሮ ከኖረ ያለነው ጸቡ በኛ አልተጀመረ አይለያዩም መስከረምና ነይ እስቲ እኛም ታርቀን እንሁን አንድ ላይ አሃ አይናፍቅምና የማያውቁት ነገር ይመለስ ንገረው የወሰደህ እግር እንደ ኦሪት ትእዛዝ ልክ እንደ ብሉይ ቃል እንዴት ሰው ከቂም ጋር በፍቅር ይወድቃል? እንደ ኦሪት ትእዛዝ ልክ እንደ መሪ ቃል እንዴት ሰው ከቂም ጋር በፍቅር ይወድቃል? አካል ገላገላዬ የልቤ ሰው ትዝታዬ ሆዳስ ባሰኝ ናፍቆቴ እንታረቅ በሞቴ አካል ገላገላዬ የልቤ ሰው ትዝታዬ ሆዳስ ባሰኝ ናፍቆቴ እንታረቅ በሞቴ እንዲህ ሲቀጣ ልቤ በጸጸት አያባራማ የኩርፊያ ክረምት የማትመጣልኝ ዞረ በበሩ እንዲህ ሩቅ ነው የኩርፊያ ገሩ ልሂድ ሰው ካለማ ቃል እየቆጠረ የአብሮ መኖር ስሙ ፍቅር ባልነበረ ምነው ብትለኝ ይቅር ሆዳ ይሰፋሞይ ሀገር ይቅር ባይ ካልሆነ አፍቃሪ ከንጀቱ ግን ጥልቄት ብቻ ነው ቀለበት ለጣቱ ምነው ብትለኝ ይቅር ሆዳ ይሰፋሞይ ሀገር በፍቅር ዓለም ሰው አብሮ ከኖረ ያለነው ጸቡ በኛ አልተጀመረ አይለያዩም መስከረምና ነይ እስቲኛም ታርጋን እንሁን አንድ ላይ አሃ አይናፍቅምና የማያውቁት አገር መለስ ንገረው የወሰደ እግር እንደ ኦሪት ትእዛዝ ልክ እንደ ብሉይ ቃል እንዴት ሰው ከቂም ጋር በፍቅር ይወድቃል? እንደ ኦሪት ትእዛዝ ልክ እንደ መሪ ቃል እንዴት ሰው ከቂም ጋር በፍቅር ይወድቃል? አይናፍቅምና የማያውቁት አገር መለስ ንገረው የወሰደ እግር እንደ ኦሪት ትእዛዝ ልክ እንደ ብሉይ ቃል እንዴት ሰው ከቂም ጋር በፍቅር ይወድቃል? እንደ ኦሪት ትእዛዝ ልክ እንደ መሪ ቃል እንዴት ሰው ከቂም ጋር በፍቅር ይወድቃል? አይናፍቅም